ጤና ይስጥልኝ። አሪፍ ፔይ ሎዛ ነኝ። እባክዎን ልርዳ?
እዚህ ሀያት ሆስፒታል ነው የምደውልላችሁ። እንትን ወስጄ ነበረና እሺ
POS ነበረና እንትን ይላል amount ኡን ሳስገባ እሺ download ይለኛል የሆነ ነገር ዳውሎ ባትሪ ዘግቶ ነበረ እሺ
እና amount ካስገባው በኋላ እሺ።
የሆነ ነገር download አድርግ ይላል። ምን እንደሆነ ኪ አልገባኝም። አለኝ።
download ነው የሚሉት ደንበኛችን።
አዎ አዎ key download ነው የሚሉት።
አዎ እንደዛ እሺ እ POS ኡን restart አድርገው ሞክረዋል ደንበኛችን?
ገና restart አሁን ነው የከፈትኩት። እዚህ እንትን ቻርጀር ዘግቶ ነበረ እሺ አሁን ትናንትና ሲሰጠኝ ቻርጀር እሺ።
ዘግቶ ነበረ እና አሁን ነው የከፈትኩት።
እሺ ደንበኛችን፣ አሁን እ እጆት ላይ ካለ POS ኡ restart አድርገው ሞክረው ይነግሩኛል። እባክዎን
ሪስታርት ላድርገው።
አዎ ሪስታርት አድርገው ያስ- ይንገሩኝ።
ስልክ በይ
እናርገው ገና አይደለም እንዴ እንደ ቲቪዎች ሳፋሪኮም ይዞ
መደወል ይችላል እንዴ አሁን ሲሞክረው እምቢ ብሎኝ እኮ ነው። ከዛ በኔ-
ተጠባኳል። ደንበኛችን መስመር ላይ ያለው አላስደም እንደ ቲቪ